ጤና ይስጥልን በሽት ቤት ቤት ነው የሚገኘው።
ሄሎ ሰላም ጤና ይስጥልን በሽት ቤት
አብሮ ስጥልን እንትን ነው የቤቲንግ አፕሊኬሽን ስገባ
እሺ
በቃ ጫወታ አወጣም ያለ እንትን ይሄ ባስኬትቦል አለ
እሺ ያለ እሱ እሺ ብሎ አወጣም።
ምን
በቃ application ኑ ስገባ
application ሳይሆን website ጎግል ላይ ትሄድና ዶስ best bet dot bet ላይ
አዎ ገባ።
በመጀመሪያ በ application ኑ ልጠቀም ነበሩ።
application የለውም website ነው። best bet dot bet ብለህ ግባው።
ገብቻለሁ እምቢ አለኝ እኮ ሳምንቱ።
best bet dot bet ይሰራል። እሺ አባቴ connection ህን check አድርግና ማለት ነው አ፣ ሞክረው። በደንብ እየሰራ ነው።
እሺ እሺ እሺ፣ መልካም ቀን።